hello እንደምን አደሩ አቶ ዘይድ?
ጤና ይስጥልኝ።
ጸለስት ከፌዴሬሽን ምክር ቤት ነው የምደውለው።
እሺ እ ታርጋ ይነግሩኝ።
እህ ታርጋ
ታርጋ እሺ ሀያ ሁለት ዘጠኝ ሰላሳ ሶስት ሀያ ሁለት ዘጠኝ ሰላሳ ሶስት ዘጠኝ ሰላሳ ሶስት እሺ። እየመጡ ነው?
ሀያ አሁን አይደለም አምስት ሰዓት እኮ ነው።
አምስት ሰዓት ተኩል እሺ፣ እሺ፣ አዎ።
እሺ። ሀያ ሁለት በ- ከፊቱ ኮዱ ምንድን ነው? ኮዱ አራት ኮድ ኮድ።
አራት እሺ። መግቢያውን ያውቁታል?
መግቢያው በዚህ ፓርላማ ፊት ለፊት ማለት በዚህ በመኪና መግቢያው እንትን ጠቅላይ በፓርላማ ፊት ለፊት ማለት ነው።
በዚህ በስላሴ አይደለም፣ እህ፣ እህ፣ በስላሴ ሳይሆን በዛኛው ነው በመኪና የሚገባው። በጠቅላይ ሚኒስትር እና የእኛ መገናኛ መንገድ ወደ ባለወልድ ቤተክርስቲያን የሚወስደው መንገድ አለ። ወደ ባለወልድ የሚወስደው መንገድ ወደ አቧሬ ወደ አቧሬ የሚወስደው መንገድ የለም። አቧሪ አቧሪን ወደ አቧሪ።
ያውቁታል? አዎ፣ ወደ አቧሪ ወደ አቧሪ እርግጠኛ የሚወስደው አይደለሁም።
ጠቅላይ ሚኒስትር እዚህ- ቢሮና ጠቅላይ ሚኒስትር ቢሮና የእኛ ቢሮ መሀ- መሀል ላይ መንገድ የለም። መብራቱ ጋር እህ፣ መብራቱ ጋር አወቁት።
እ፣ መብራቱ ጋር መብራቱ ጋር መብራቱ ጋር እኮ ወደ ጠቅላይ ሚኒስትር ጽሕፈት ቤት ወደ እንትን የሚወስደው አለ አይደለ? ወደ ምንድን ነው ገብርኤል ነው አይደለ? ወደ ወደ ገብርኤል አዎ፣ ወደ ገብርኤል ገብርኤልም ወደ ምናምን የሚወስድ- የሚወስደው መንገድ አ፣ አለ።
መብራቱ አለ አይደለ? አራት ኪሎ ላይ ያለ መብራት አዎ፣ ማለት ነው።
በሱ ጋር እሺ።
ሲታጠፉ ልክ የፓርላማው ሰዓቱ የሚታይበት መግቢያ አለ።
እ፣ በዛ ጋር ነው አሀ፣ የሚገቡት በታች መኪና።
በኩል።
አዎ፣ አሀ፣ በዚህ ጥበቃዎቹ የ PM office ጥበቃ ባለበት አዎ፣ በዛ ነው የሚገባው።
አዎ፣ ወደዚህ ወደ ፓርላማው ግቢ ማለት ወደዛ እርቀው እንዳይሄዱ ልክ ጥፍ እህ።
እንዳሉ መብራቱን ወደ እህ።
ፓርላማ መግቢያ ሰዓቱ ወዳለበት ነው የሚገቡት።
ሰዓት ወዳለበት አዎ፣ okay የኛ አይኔ ይሄ ሰዓቱ በመሀሉ እኔ በፓርላማ እና በቲፒ ጽሕፈት ቤቱ መካከል የሚያስገባው አለ በስላሴ አዎ፣ እሱን ነው አዎ፣ ማለት በሱ ጋር አይደለም ብዙ የሚያስገቡት በመኪና በዚህኛው ጋር ነው እሺ።
የሚገባው በመኪና አ- office ኡ ወደዛ ነው እኔ እኮ እዚህኛው አይደል?
መስለኛል አይደለም እዚህኛው ነው እዚህ ፌዴሬሽን ምክር ቤቱ ማለት ነው አይ እም፣ አይደለም ፓርላማ ውስጥ ነው ፓርላማ ውስጥ ነው አዎ ፓርላማ ውስጥ ነው እሺ እሺ ከተቸገሩ ይደውሉልኝ